Hello
አቤት ትንሣኤ ይሰማል አይደለ?
እ
አሁን ደውለውልን ነበር አይደለ?
አዎ Okay የሹፌር ስልክ ልስጦት
አዎ ስልክ ልስጥሽ ብለኸኝ ነበር።
ዜሮ ዘጠኝ አስራ ሶስት
እሺ
ድጋሚ አስራ ሶስት
እሺ ሀምሳ ሶስት አስራ ስድስት
ሀምሳ ሶስት አስራ ስድስት አዎ ናትናኤል ይባላል ይደውሉት።
እሺ እሺ መልካም ቀን።
እሺ አመሰግናለሁ።
እሺ